ጤና ይስጥልኝ ሁሉ ስፖርት በኮ ምን ልርዳዎት?
ሰላም ነው። ኮድ ነበርና እም
የወረቀቱ ጠፋብኝ የላይኛው
እ?
አሸንፌ ነበርና እሺ
ከዛ ጠፋብኝ ኮዱ።
ምንም ማድረግ አንችልም። እሱ ከጠፋ በትኬት ኮዱ ነው አለ
በትኬት ነው አይደል? Hello ሄሎ ምን አልሽኝ?
በትኬት ነው አይደል?
አዎ ልንገርሽ እኮ ነው
እኮ እሱን ማ- ማድረግ አንችልም እኛ ትኬት እዛ ስለሚያስፈልግህ።
ቲኬቱ አለ እኮ
ታዲያ ምንድን ነው የጠፋቦት? ኩፖን አ- እ- ኮዱ ከላዩ ላይ ጠፋ
ከ branch ኡ አጠገብ ያለው ኮድ ነው የጠፋው።
እና እዛ ምን አሉክ?
ከዛ በቃ አነጋግራቸው ምናምን አሉ። ልንገርሽ ኩፖኑ
እኔ ኩፖንም ይሰራልኛል።
ኩፖኑ ከነገርኩሽ ከዛ አጠገብ ያለ ኮድ አይሰራም አይ እኔ እሱን ማውጣት አልችልም።
እና እንዴት ነው ምሽ ማድረገው?
እስኪ ስልክ ልስጦትና በዚህ ስልክ ይደውሉ ዜሮ ዘጠኝ ሀያ አንድ
ዘጠኝ ሀያ አንድ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት አዎ በቃ እሺ